hello
hello ጤና ይስጥልን Best Bet
እንትን ትኬት ነበረን እና እንድታይልን ፈልገን ነበረ።
እሺ cashier ኮዱን ንገረኝ
አ- አምስት C
አምስት
አምስት C እሺ
ዘጠና ስድስት
ዘጠና ስድስት
ዘጠና ስድስት B
ዘጠና ስድስት B
አርባ ዘጠኝ E
እሺ
አርባ አንድ አስራ ሰባት
እሺ
text text ላድርግልህ ወይ?
ንገረኝ ችግር የለው እ አይ እንትን ሆነ እኮ እሺ አይታይም ነው ኤ አ- አርባ አንድ ሰባት ይህ አርባ አንድ ሰባት ሰባት B F BF
B F እሺ ዘጠኝ ሰባ ሁለት A ሶስት D F ዘጠኝ ሰባ ሁለት
ዘጠኝ ሰባ ሁለት A ሶስት D F
እስቲ ወይ በቃ ላክልኝ እንትኑን እሺ ልክ አይደለም ትኬት አይደል በዚህ ደግሞ የላከው አ፣ በቴሌግራማችን ላይ እዛ ላይ ላክልን
data የለም። እዛ
እሺ ወይ cashier ኮዱን ንገረኛ
እሺ ደግሜ ልንገርህ።
ንገረኝ እሺ እሺ እም፣ አምስት አምስት C አምስት C እሺ ዘጠና ስድስት ዘጠና ስድስት B አራት B አራት ዘጠኝ E ዘጠኝ E አራት አስራ ሰባት አራት አስራ ሰባት B F BF
B F እሺ
ዘጠኝ ሰባ ሁለት ዘጠኝ ሰባ ሁለት A ሶስት A ሶስት B F
የመች game ነው
እ የመቼ ነው game ኡ በአምሳ ነው የወጣሁት ሰባ ወድ መቼ ቆይ።
ነው መቼ ነው ቀኑ በአስራ ስድስት ማለት ነው በነ- በፈረንጆች አስራ ስድስት
okay እሺ ልንገርሽ አምስት C እ ዘጠና ስድስት እሺ B አራት እሺ ዘጠኝ E አ አርባ አንድ አ ሰባት B ሰባት D ነው D D ነው አ
ከዛ ሰባት D F ዘጠኝ
F ዘጠኝ ሰባ ሁለት ሰባ ሁለት A
እ ሶስት B F ነው D- D F D F D F ነው እሺ።
እሺ